ሄሎ ጤና ይስጥልን ዋሽንግተን የህክምና ማዕከል ጤና ይስጥልን።
አቤት እ፣ ከዚህ ከሚኒሊክ እናንተ ጋር የሚታይ ነገር የታዘዝነው ነበርና ምን ነበር
እ፣ እሺ ቆይ ዶክተሩን ጠይቀው ምን እንደሆነ።
እሺ እሺ ቆይ ጠይቄ ልንገርሽ።
እሺ ወይ አንዴ ቆይ ይቅርታ። ዶክተር የታዘዘው ምንድን ነው እያለች ነው። ምንድን ነው የታዘዘው እያለች ነው።
ሄሎ ሄሎ
አቤት ሰላም ጤና ይስጥልን ምንድን ነው የታዘዘላቸው
brain CT scan without contrast እሺ ሁለት ሺ ሰባት መቶ ነው ዋጋው ሄሎ ሄሎ አቤት ሁለት ሺ ሰባት መቶ ነው ዋጋው brain CT scan without contrast ነው የታዘዘላችሁ ሁለት ሺ አዎ።
ሰባት መቶ ይሁን ጥሩ። እሺ አሁን አምቡላንስ ትልክልናለሽ?
እሺ በዚህ ስልክ መልሰን እንደውላለን እሺ እኔ ናት። እሺ እሺ